ምንድን ነው የሚፈልገው? አርብ እና- እኛ ይሆናል ያልሽ ሌላ ወይ ወይ
free ነው መያዝ ትችላለህ።
ከሺ ከአራት እስከ ሰባት ሰዓት ድረስ ያልኝና ሶስት ካሜራ ያለው።
አራት ሰባት አዎ፣ ከሰባት ሶስት ሶስቱንም ካሜራ አመት እጠቀመዋለሁ። አዎ
ሌላ
አሁን እናደርጋለሁ። ስመጥሽም ጠዋት ይጀምራል።
የምትፈልገውን ነገር ምንድን ነው የምትለው?
እ?
አይ ምን ካሜራ ብቻ ነው ወይ የምትፈልገው?
እ፣ ሶስት ካሜራ ፈልገው ሳውንዳችሁ ብንትን አይደለም በቃ የሆነ ይቆራረጣል ወይ ደግሞ ይበላሻል። እንትኑ ሰ- ድምፁ ትክክል እ።
አይሆንም። sound ይዤ እመጣለሁ።
እሺ።
በአራት አምስት ካሜራ ስለምጥረው
okay።
ሁለት ይዤ እመጣለሁ። ሌላ
እሺ ብር አስገባልኝ፣ ግማሹን እሺ፣ እ? እ?
ግማሹን ብር አስገባልኝ።
okay እሺ፣ ያስገባለሁ።
ከሬን ስትላክልኝ ንገሪኝ እሺ፣ text አድርጊልኝ። ስንት ላይ እሺ፣ ነው?
ቴሌግራም ላይ ላክልኝ።
ላኪልኝ፣ ችግር የለውም። ግን book አድርጊልኝ። እሺ?
እሺ እሺ እሺ ወደ ከሰዓት ከሰዓት ላክልሽ ብሩን። አሁን ቤት ውጪው ጋር ነኝ ያለሁት እና እንደወጣሁ ልክልሻለሁ።
እሺ እንዳትረሳው እሺ።
እሺ እሺ